hello ሰላም ጤና ይስጥልን።
hello hello ሰላም ጤና ይስጥልን።
አዎ ስለ delivery አይቼ ነበረ። delivery አይቼ ነበር። ሽንኩርት፣ ቲማቲም አዎ application ነው ማዘዝ የሚችሉት በ application ቺፕ ቺፕ የሚባል application አለ።
አ- ከስንት ኪሎ በላይ ነው ማለት የፈለጉትን ያክል ይችላሉ። በ group ሶስት ሰው እየሆኑ እ delivery ነፃ ነው።
okay፣ አይ ግዴታ ሶስት ሰው መሆን አለብኝ?
አይ ብቻዎትን ከሆኑ ትንሽ ዋጋም ይጨምራል። delivery መቶ ሀምሳ ብር ይቆርጥቦታል እንጂ ብቻዎትን okay።
ይችላሉ። ዋጋ አለ ለዛ እዛ ነው።
individual personal እና group የሚል okay፣ እሺ፣ እሺ። ስለዚህ ጠዋት ልዘዝ።
ጠዋት ይዘዙና አለ ዛሬ ካዘዙን ነገ ነው የሚመጣው። ነገ ሲያዙ ደግሞ እሺ፣ በእንትን ልዘዝ፣ በኢሜይል በዛው በ address ኣችሁ ልዘዝ። እዛው ላይ አዎ text ነው የምጽፈው?
እዛው ገብተው የሚፈልጉትን product መርጠው እሺ፣ ነው የሚያዙት። በ group ከፈለጉ create group ይሉታል።
እሺ፣ personal ከፈለጉም personal።
እሺ፣ በ group ሲሆን free delivery የምችለውን on ያርጓል።
እሺ።
location ምናምን በደንብ ይሙሉ። በቃ እሺ።
እሺ።
እናመሰግናለን። እሺ መልካም ምሽት።